ነው። በቃ እንዳይቀር። hello ጤና ይስጥልኝ ቤት ቤት አብሮ ይስጥልኝ
ሰላም ነው አለ እንትን withdraw አድርጌ ጠፋብኝ ኮዱ withdraw ብር withdraw አድርጌ እሺ ምን የምን ኮድ ነው የጠፋብህ?
የሚሰጠው voucher code አለ አዎ
እሱ ጠፋብኝ።
እሱ voucher history ላይ እኮ አለ
አጣሁት እሱ ጋር ገብቼ እኮ
እ፣ አታጣውም። ምናልባት account history ገብተህ ከዛ voucher history የምትለዋል የለችም።
እኮ አየሁት እሱ ጋር ዛሬ የለም ነው የሚለኝ።
እ፣ እስኪ check ምናልባት አታደርግልኝም እሱ ጋር
voucher code እኛ መስጠት አንችልም።
እም?
voucher code ኡን እኛ ልንሰጣቸው አንችልም። እዛው account ኣችሁ ላይ ነው የምታገኙት። የእናንተ account ንም access እሺ ስልኩን ብነግርሽ ማለት ነው እሺ።
እኮ አካውንት hello አቤት አቤት።
ስልኩን ብነግርሽ የወጣውን ብር መን- መንገራችን ኮዱን የወጣው- አትንገሪኝ ኮድ እሺ፣ amount ኡን እሺ።
ብቻ ይቻላል ይቻላል። እሺ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ስድስት ዜሮ ስድስት ሀያ ስምንት ሰባ ስምንት ሀምሳ ሁለት ሀምሳ ሶስት ሀምሳ ሁለት ሀምሳ ሶስት መቼ ነበር ያወጣኸው?
ዛሬ ከአምስት ደቂቃ በፊት ነው።
እሺ ስንት ብር እንደሆነ ነው የምነግርህ።
እም።
እሺ ሶስት መቶ ሰባ
ሶስት ሰባ ወጥቷል።
አልወጣም እ፣ ግን እንትን አይ ነው ኮዱ ጠፍቷል። አይ ገብቶኛል። በቃ ችግር የለውም። በቃ እሺ
ቦታዋን ካጣሃት ወይ እስ- ቴሌግራም ላይ እንትኑን ላክልህና እም?
ምናልባት ይሄ voucher history ምናምንም አ፣ ቦታውን አጣኸው አይደለማ? እንዴት ሊጠፋች አይ አለ?
ችግር የለውም። አውቀዋለሁ። አይ አሁን ገብቶኛል። እኔ እንትን ነኝ እኔ ወይም ይሰጡኛል። ችግር የለውም። በቃ እሺ እሺ፣ እሺ፣ አመሰግናለሁ።